Then still in Street? No?
ጤናስጥልኝ Still in Street?
ጃኮት የስልሳ ሺህ አገኝቼ ነበር።
እሺ ጃክፖት እ፣ ውጤቱ ይለቀቃል። እሺ ሁል የሁሉም ያሸነፈው ሁሉ ሰው አንድ ላይ ተደርጎ እ፣ እ።
እኩል ነው የሚካፈለው ብሩ።
እንዴት
ጃክፖት ህጉ ላይ አለ።
ነው እንዴ?
አዎ እና ጠብቁንና አሸናፊዎቹ ሁሉም ሲታወቁ እ፣ እ።
ይገባላችኋል።
እሺ፣ እሺ እናመሰግናለን። መልካም ቀን።
bye